ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ዋሽንግተን የሕክምና ማዕከል ምን ልርዳዎት?
እንትን information ለመጠየቅ ነበረ እናቴ።
ይቻላል።
እሺ እንትን abdominal CT scan ታዞልኝ abdominal CT scan ታዞልኝ። አሁን እሱን አገልግሎት እናንተ ጋር ማግኘት እችላለሁ አይደል?
ትችያለሽ። አብዶሚናል ሲቲ ስካን አዎ።
ትችያለሽ።
እና ዋጋውን ማወቅ እችላለሁ?
እሺ ትችያለሽ። መድኃኒት አለው ወይስ የለውም?
የለውም ግን ዊዝ ሁለት ሺህ ሰባት contrast መቶ ብር ነው።
እሺ with contrast ም ቢሆን ልዩነት የለውም?
contrast ካለው ብር ያስጨምርሻል። አራት ሺህ ዘጠኝ መቶ ብር
አራት ሺህ ዘጠኝ መቶ ያስጨምርሻል። አዎ
እሺ እሺ እኔም ቤት ከሰዓት ብመጣ አገኛለሁ አገልግሎት።
ሀያ አራት ሰዓት ስለሚሰራ አዎ ትችያለሽ።
እሺ እኔም ቤት አመሰግናለሁ በጣም ምንም አይደልሽ። እሺ።
እሺ